ምን እንድናደርግለት ፈልጎ ነው? ሊጠቅማቸው ያልተፈልግ ሁላችሁ። ሄሎ አመዲ፣ ወይ እሺ፣ ምንድን ነው አሁን የማይሰራልክ?
ገባለህ?
ገባልኛ።
እሺ፣ አይ ባለቤቱን ይፈራል ማለት ነው።
እኔ እንግዲህ ይሆናል ማለት ነው። እንትን የምር እንደዚህ ማርያም።
ሲሰሙ፣ አዎ የሆነ እ።
ሰሞኑንም እንደዛ ስትል ትዝ ይለኛል። የሆነ ጊዜ እ፣ ተበላሽቶ እ።
ምናምን ስትልና አዎ፣ በጣም እያዛገኝ ነው ማርያም። በዚህ ሰሞን በተለይ በዚህ ሶስት አራት ቀን በጣም አዘገው ነውብኛል ማርያም።
አረለ
በቃ የሆነ ተስፋ ስቆርጣ የሆነ ትኬት ለመቁረጥ ማለት ነው። አሁን ጠዋት ራሱ የሆነ ትኬት ልጅ ካሸሮ አዛ ነበር። እኔ እዛ አይደለሁም እና ካሸሮ አዛ በቃ ፕሪንት አላወጣልኝም ፕሪንት አይልልኝም ምናምን እያለች ነበር። በቃ ቆይ እስኪ ላውራቸው ምናምን ብያቸው ነበር። ከሰራለሁ እስኪ እንስራ በቃ በቃ እስቲ ቆይ ሊሆንና እዚህ ጋር ቆይ የሆነ ነገር check ላርግና በቃ እነግርሃለሁ እዛ ላይ እስኪ የሆነ ወረቀት አለና የወጥ- ያወጣችው ወረቀት አለ ጠዋት እስኪ እሱን print በለው print የሚያደርግልህ ከሆነ እስኪ ይኸው እንትን check አድርግልኝ።
ስገባ expire አድርጓል አለኝ። የሆነ ጮቶች expire ስላደረጉ ተውኩት፣ አጠፋሁት።
ዝም ብለህ አንድ ትኬት ዝም ብለህ ጠቅጠቅ አድርግና እዛው ኮምፒውተሩ ላይ አውጣ ችግር የለውም ባለ ሀያ ብር ትኬት አንድ ዝም ብለህ አውጣ እሺ እሺ እሺ እሺ ቼክ እሺ ከዛ አደርግልሃለሁ።
ደውልልኝ ከዛ እጠብቅሃለሁ እሺ፣ አለቃ እሺ፣ እሺ እሺ።
እሺ